ሊዲያን ይባላል። ሊዲያን የባበተ ምን አይነት የጉዞ መረጃ ልስጦት?
የሆነ ስለ አገ ስለ ውጭ ሀገር ምናምን መሄጃ መሰለኝ። አዎ።
እሺ ደንበኛቸው ወዴት ነው መሄድ የፈለጉት? ደንበኞች እ ወዴት ሀገር ነው መሄድ የፈለጉት?
ለምሳሌ ወደ ዱባይ ለመሄድ
ሄላ
አቤት።
ይሰማዎታል?
አዎ።
ወዴት ሀገር ነው መሄድ የፈለጉት?
ለምሳሌ ወደ ዱባይ ለመሄድ እሺ ወደ ዱባይ በምንድን ነው መሄድ የፈለጉት ደንበኛችን?
ከአውሮፕላን ነው።
በአውሮፕላን? አዎ